Hello hello
አቤት አቤት ሰላም ጤና ይስጥልኝ።
ጤና ይስጥልን።
ጤና ይስጥልኝ Flintstone Homes።
አዎ
እሺ ምን ልርዳዎ?
አይ በአምስት መቶ ብር share ግዛ ሲባል በማ- በማስታወቂያ አይቼ ነው።
አዎ አክሲዮን አዎ የአንዱ አክሲዮን ዋጋ አምስት መቶ ብር ነው። ግን ሙሉ መረጃውን ለመውሰድ ወደ ቢሮአችን ብቅ ስንት ነበር መግዛት የሚቻለው?
አርባ ነው። አንድ ሰው ዝቅተኛ መግዛት የሚችለው አርባ ነው።
አርባ share ማለት ነው።
አርባ ነው። አዎ እና አርባ ሲባዛ አምስት መቶ ሀያ ሺህ ይሆናል። ከፍተኛ መግዛት የሚችለው አራት ሺህ ነው። አራት ሺህ ሲባዛ አምስት መቶ ሁለት ሚሊዮን ነው። ሀያ ሺህ እስከ ሁለት ሚሊዮን ባለው interval አቅሙ በፈቀደው ልክ መግዛት ይቻላል።
እናመሰግናለን።
እሺ እሺ፣ ይህን መረጃ ከየት ነው የሰሙት? እሺ ከቴሌቪዥን ከቴሌቪዥን ነው የሰማሁት።
ስሞት ማን ነበረ?
ስሜ ኤዳሶ እ?
ኤዳሶ ኮማንደር ኤዳሶ።
እሺ ኮማንደር ኤዳሶ እ፣ የት እዚህ አዲስ አበባ ነው የሚኖሩት?
አይደለም አይደለም፣ ሻሸመኔ።
እሺ ማምጣት ይችላሉ? ሙሉ አይ መረጃ በቃ በቃ ሲ- ሲመቻች እመጣለሁ። እሺ።
እሺ ሙሉ መረጃን ለመውሰድ ማምጣት ይቻላል። ወይንም እ፣ እርስዎ ካልተመቸ ደግሞ ሌላ ሰው መጥቶ እዚህ አዲስ አበባ ያሉ ሰዎች ሙሉ መረጃውን እንዲሰሙ ማድረግ ይቻላል።
እሺ፣ እናመሰግናለን።
እሺ አመሰግናለሁ።
እሺ።